hello ጤና ይስጥልን በስተቤት
አባቴ ደህና መሸ እግዚአብሔር ይመስገን ሰላም ነው
ደህና ደህና እስኪ አስራ ሶስት ስልሳ ሶስት cashier code ልንገርህና
አስራ ሶስት
ስልሳ አምስት እሺ
ሀያ አንድ ሰባ
እሺ ሁለት ጨዋታ አልፎለታል ሶስት ጨዋታ ይቀሩታል እሺ
አዎ ይሄ ሶስተኛውን የሁለት ሰዓቱን ውጤት ንገረኝ ብዬ ነው ሌላውን በኤፍቲቪ ስላለ እናየዋለን የአልሀሊ ዋይፋይ ስለሌለ ነው።
አልሀሊ ካይሮ አልሀሊ
ሁለት ለዜሮ ናቸው
ሁለት ስንተኛ ደቂቃ ነው
ስልሳ ዘጠኝ ስልሳ okay፣ ዘጠኝ ደቂቃ ሁለት ሁለት ለ- ለዜሮ።
እ እ ሁለት ለባዶ ስልሳ ዘጠኝ አሁን ሰባ ደቂቃ
አይደል okay እሺ እኔ ጌታ እስከ አራት ሰዓት አለ አለና እስከ አራት አለ
እሺ